ሄሎ
ሄሎ ሰላም ጤና ይስጥልኝ። አብስራ
አዎ ከ We Plus ነበር ምደውለው። የእኛን application አውርደህ ነበር
አዎ እ
አዎ እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት?
ለተጠቃሚ እሺ እርሶ ያወረዱትኝ We Plus provider የሚለውን አሽከርካሪዎች የሚመዘገቡበትን ስለሆነ ነው ግልጽ የሆነ ነገር ያላገኙት እና
እም።
እዛው Play Store ላይ We Plus solution user የምትላለች ለተጠቃሚዎች የምንሰጣቸውን አገልግሎቶች የሚያዩበት ከሶስት መቶ ሀምሳ በላይ game ያለውና referral code ኦትን ማግኘት የሚችሉበት አለና እሱን አውርደው እንዲጠቀሙ ነው።
እሺ እሺ አመሰግናለሁ። መልካም ቀን።
መልካም ቀን